ንዑስ አገባብ ምዕራፍ አራት ክፍል ሁለት ሁኑንት ይሆናሉ። ቃላተ ጥያቄ ናቸው። በብትን በነባር አንቀጽ በዘማች አንቀጽ ይገባሉ። ከአይ ጀምሮ እስከ እፎ ድረስ ያሉ ንዑሳን ውጥን ይጨርሳሉ። ን ሲሆን በማድረግ መደረግ፣ በማስደረግ ማድረግ፣ በማደራረግ መደራረግ ሁነው ይነገራሉ። በይነምንት ትዝህርቱ ለባዕል በነዳይ ወበይነምንት ተዋርዶቱ ለነዳይ በባዕል እይነዲሁ ዘብዕለ ወይብዕልሁ ዘነድየ እፎ አሐዝዎ ለወልድ አይሁድ ወእፎ አሰርዎ ይተአሐዝኑ እሳት ወይትሰአርኑ እግዚእ